ሄሎ ሄሎ
አቤት፣ ዋሽንግተን ነው የምንደውለው። ሄሎ አቤት፣ ሰላም ነው?
ሰላም፣ እግዚአብሔር ይመስገን።
ዋሽንግተን አዎ፣ ዋሽንግተን የሕክምና ማዕከል።
እ፣ ጠዋት ላይ ውጤት እንትን ብዬ ቀን ላይ የሆነ በቴሌግራም እንልከላለን ብለውኝ ነበረ።
የምን ውጤት ነበረ?
CT scan አስነስቼ ነበር።
CT scan።
እ?
እሺ እሺ፣ ቁጥር ልስጦትና በዛ ቁጥር ስሞትን ይላኩልን።
እ፣ ቴሌግራም ላይ ቁጥር ልንገሮት።
እኮ ቴሌግራም ላይ ልጅቷን ተቀብያ። እሺ ቁጥር ጊዜ ችግር የለም።
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት
ሰማንያ ስድስት ሰማንያ ሰባት
ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ዘጠኝ አዎ፣
እሺ እዛ ላይ ስሞትን ይላኩ፣ እኛ እናስተላልፋለን።
እሺ እሺ እሺ፣ እናመሰግናለን።
እሺ